ጤና ይስጥልን ቤት ቤቲ ነኝ።
hello ከሁለት ሰዓት በፊት እኮ ብር አስገብቼ ነበረ በ CBE ብር።
ዛሬ ነው?
አዎ ይኸው እኮ አራተኛ ጊዜ ለ- ለእናንተ ራሱ እኮ አራተኛ ጊዜ መደወሌ ነው።
እሺ ይቅርታ። ስንት ነው? ስንት ብር ነው?
አምስት መቶ ብር ነው በዚህ እኮ ስልክ ነው?
ልኬ። አዎ እሺ አንዴ ጠብቀኝ፣ check ላድርገው። እሺ እሺ
እሺ ስንት አም- ስንት ብር ነው ያልከኝ?
አምስት መቶ ብር በዚህ ስልክ አዎ ዛሬ አዎ አላ ከሁለት ሰዓት በፊት አ- አርግ እኮ message እንትን እ co- copy አድርጌው እኮ እንትን ላይ ልኬ ነበረ ቴሌግራም ላይ ታይቷል፣ ግን ምንም የተስተካከለልኝ ነገር የለም።
ምኑን ምኑን ነው ኮፒ እኮ dep- ወጪ ነው ገቢ ነው ያደረግከው?
ገቢ እኮ ነው ያደረኩት።
withdraw ስልህ እኮ አዎ አልከኝ። እሺ አይ ቴሌግራም ገቢ ስም ንገረኝ።
ገቢ- እ ቴሌግራም የላክበትን ስም ንገረኝ።
ስም በረከት መዝሙር ነው፣ ግን ስሙን እዛ ላይ ያለውን እንጂ እንጂ ያንተ የምትል- ያንተ